hello hello
hello፣ ጤና ይስጥልኝ። ጠብታ አምቡላንስ አምቡላንስ ፈልገን ነበረ ከየት ነው?
ከላንድ ማርክ አሁን ደውለንልሽ ነበረ ሜክሲኮ ላንድ ማርክ እሺ ገባኝ። ግን አምቡላንስ አሁን ስራ ላይ ነው። አንድ ሰላሳ ደቂቃ ይቆይባቸዋል። check አድርጌ መልሼ ልደውል።
ሰላሳ ደቂቃ ይቆያል አዎ መልሼ ልደውል። አንዴ check ላርጋቸው። ስራ ላይ ናቸው።
አሁን በፍጥነት እስከ ስድስት ሰዓት ይደርሱልና
አይ ስድስት ሰዓት አይደርስም።
አይደርሱም ስድስት ሰዓት አዎ ስድስት ሰዓት ድረስ አይደርስም። አሁን ነው check አድርጌያቸው እኔ መልሼ ልደውል። ቅድም ወንድ ነበር ያናገረኝ አይደለ?
አዎ አዎ okay በቃ አንዴ አንዴ check አድርጌ ልደውልልህ።
እስከ ስድስት ሰዓት ካልደረሰ አልሐምዱሊላህ። እሺ እኔ አይ አይቆይም እስከ ስድስት ሰዓት አባት እሺ እሺ ቶሎ እሺ